እኔ እኮ ቶሎ የማያነሱት ነገሩ።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው?
ከቺፕቺፕ ነበር የምደውልዎት።
እሺ ይቅርታ ያልመጣልዎት ያልተቀበሉ product እንዳለ አሳውቀው ነበር። ምን ነበር?
ድንች፣ የቺፕስ ድንች።
የቺፕስ ድንች።
አዎ
okay ጎሽን በሀያት ነበር order ያደረጉት።
አዎ ሐሙስ ዕለት ስንት ነበር? ሐሙስ ዕለት መሰለኝ ስንት ኪሎ no፣ ነበር ሮብ- order ሮብ ዕለት።
ያደረጉት? ኪሎ ስንት ነበር?
አጠቃላይ 14 ኪሎ አዎ ሮብ ልክ ዕለት ነው።
ነበር።
በአስራ አራት ኪሎ በሀያ አራት ነበር order ያደረጉት።
አዎ የት አካባቢ ነው የሚመጣሉት?
22 ኪሎ ውሃ ልማት ፊት ለፊት ያለው የለ ሌ ሆቴል ጎን አዎ እዛ።
እሺ ይመጣሉታል። እሺ መልካም ምሽት።
እሺ እሺ ሰላም።
እሺ፣ መልካም ምሽት።